ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ሜሪ ቬሎ ኪራይ ነው።
አዎ እኔም ደውላችሁ We Plus Solution ከሚባል company ነው እና company ያችን አሁን ላይ አንድ app develop አድርጓል። app ውስጥ ከሀምሳ በላይ service ኦች አሉት። ከነዚ service ኦች አንዱ ቬሎ ኪራይ ሲሆን company ያችን አላማ service ሰጪዎችና ተጠቃሚዎችን ማገናኘት ነው እና service ሰጪዎች እንደናንተ እንትን የሚሉ በቀላሉ እኛ app ላይ ያለምንም ክፍያ ተመዝግበው የት እንደሚገኙ፣ ምን አይነት አገልግሎት እንደሚሰጡ፣ ምን አይነት እቃ እንዳላቸው ሙሉ መረጃ ስልክ ቁጥርም ጭምር አስቀምጠው customer በቀላሉ እንዲያገኛቸው ነው። app ኣችን ውስጥ ብዙ ተጠቃሚዎች አሉት። በተጨማሪም ደግሞ ተመዝግበው ከኛ ጋር አብረው ከሚሰሩ ድርጅቶች ጋር ለ advertising የሚሆን ሙሉ ወጪ ከኛ ሆኖ አጫጭር ቪዲዮዎች ለቴሌግራምና ለ social media የሚሆኑትን አጫጭር ቪዲዮዎችን ሰርተን promote እናደርጋለን እና ፈቃደኛ ከሆንሽ ለመመዝገብ link ኡን ልኬልሽ እንድትመዘገቢ ነበረ።
እሺ እንትን ስላልኩኝ እና አየዋለሁኝ።
እሺ ትላንት ልካልኛለች፣ አየዋለሁኝ።
ልካልሳለች። እሺ አዎ አዎ።
እሺ አመሰግናለሁ።